hello ፍቅር ነኝ።
hello ፍቅር ወይ የሆነ order ወጥቶ መልሶ ገባብኝ። በመድኃኒዓለም አስወጪው በማርያም ራሱ accept ብለክ ነው ምን መቶ ይገባል።
እኮ ራሱ ተመልሶ ገባ። ይሾ የሆነ ይሾ ከመገናኛ አስወጥቼው ገባብኝ።
ማን ነው ስመ?
እኔ ቦሌ ነው ያለሁት።
ንገረኝ። እሺ ተመስገን ነህ?
ዜሮ ስድስት ሀያ ዘጠኝ ዜሮ ዜሮ ሶስት ዜሮ ስድስት ሀያ ዘጠኝ ዜሮ ስድስት ሀያ ዘጠኝ ማን ነው ስመ? ተመስገን ነህ?
ተመስገን። አዎ አዎ ሰምቻለሁ አስወጥልኝ ስትል ቅድም።
አዎ በማርያም
ሌላ order ይዘሃል እንዴ ተሜ?
ኧረ አላልኩም። እዛ ቦሌ ላይ ያለሁት እኔ መገናኛ ጋር ሂጅ በአርባ አምስት ደግሞ ትሄዳለች። ሾላ ደግሞ እዛ አይሆንም፣ ከኔ ለእኔ አይሆንም ሾላ እ
እሺ ቆይ አንዴ ጠብቀኝ አንዴ።
እሺ።
አሁን ድጋሜ የቅድሙን ያስወጣሽውን order እኮ ቀባ አድርጓት እኮ ነው። እ? ቦሌ ነው ያለው። አስራ አምስት ደቂቃው ነው። hello ተሜ ወይ ሌላ የሚሰራ ጓደኛ የለህም?
ማን አለ አጠገቤ? ማንም የለም። ሁሉም እንትን እያየ ነው፣ ኳሱም ምና እያየ ነው።
እም፣ ቆይ እሺ አንዴ hello ተሜ ወይዬ ወጥቼ አስወጥቼልሃለሁ። እሺ እመሰግናለሁ ፍቅር።
እሺ ለሶስተኛ ጊዜ ደግሞ እንዳትይዝ አደራ።
አሊዞ አሊዞ አሊዞ አደራ።